ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከራ ነው የባኩም ልርዳው።
ብር ዊዝድሮላችሁ ያልገባልኝ።
እሺ የቤት ቤት ቁጥር የደወሉበት ነው።
አዎ አዎ።
እሺ እሺ ስንት ብር ነበረ?
ሶስት ሺህ ብር ቅለለ अरे अरे नसीब माने दे ए, आया आया
እሺ ስንት ብር ነበረ?
ሶስት ሺህ ብር
መቼ ነው?
አሁን ከደቂቃዎች ውስጥ ሁለት ሰው አምስት ደቂቃ ስለሆነ እሺ እሺ ወደ ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ዘጠኝ ዘጠና ስልሳ ሶስት ወደሚል ቴሌብር ቁጥር አዎ አዎ
እሺ ከቤት ቤት account ውጭ ሆኖ ገቢ- ገቢ ሆኖልሃል። እሺ ወደዚህ ቴሌብር ቁጥር እሺ እሺ አመሰግናለሁ እሺ እኛ ምናመሰግናለን። መልካም ምሽት ይሁንልህ። ደንበኛችን